ሄኖክ ዳዊት ነኝ በ comment ብሎ መረጃ ልስጦ
ስለ ቪዛ ለማውጣት የሚያስፈልጉ document ኦች ለማወቅ ነበር።
የት ሀገር ቪዛ ለማግኘት
እ?
የት ሀገር የት ሀገር ቪዛ ለማግኘት ፈለጉ?
ወደ ዱባይ ለመሄድ ነበር።
እሺ ዱባይ ለመሄድ በስራ ነው ወይስ በትምህርት ነው ወይስ ለ visit ነው?
አይ በስራ ነው።
እሺ ለስራ ለመሄድ የሚያስፈልጉት ፓስፖርት ፓስፖርት አለዎት?
አይ ፓስፖርት ለማውጣት ነው ገና።
አዎ ፓስፖርት ያስፈልጎታል።
እሱ ሌላ ስራ apply አድርገው ስራ ማግኘቶትን የሚያሳይ document ያስፈልጎታል። ወይ ደግሞ ቀጣሪዎት የሚልክሎት የስራ ኮንትራት አለ፣ እሱን መያዝ ይኖርቦታል። ከዛ በተጨማሪ ምናልባት ከኤርፖርት ለመውጣት ከቅርብ ጊዜ ወዲህ የትምህርት ደረጃ ሰርተፍኬቶችን ወይ ዲፕሎማ ወይ ዲግሪ እየጠየቁ ነው። እሱን ካሎት እንግዲህ እሱን ይይዛሉ።
እሺ በቃ ይሄው ነው።
እ፣ ሌላ ተጨማሪ ነገር ልይሎት አንዴ መስመር ላይ ቆዩኝ። መስመር ላይ ናት ደንበኛችን።
አዎ አዎ hello fever ሰርተፊኬትም ያስፈልጉታል ወይም የቢጫ ካርድ የምንለው የቢጫ አበባ ተመርምረው የያዙበት ወረቀት ያስፈልጉታል።
እሺ ሌላ ተጨማሪ ነገር